ሄሎ ሄሎ፣ ሰላም ጤና ይስጥልን። እንዴት ናችሁ?
እንዴት ነሽ?
ሰላም።
አለሁ። ወ- እስታንቡል ለመመዝገብ ነበረ መጭ Febru
የ February ው late ናችሁ። አሁን አሁን ላይ ያለን የ March አለ። March አስራ አምስት March የ February አስራ አምስት አስራ ሁለት መጭ
እሱ ቪዛ አላችሁ already
ማለት የቱርክ ቪዛ ከሌላችሁ late ናችሁ፣ ተዘግይታችኋል። ገና ኤምባሲ ገብታችሁ አስራ አራት ወጣችሁ ስለሆነ አይደርስም።
የለኝም። እኔ እኮ ቪዛ በእናንተ እንዳገኝ ነው የፈለጉት።
ስለዚህ ለ March ኡ ነው የምትደርሱት። March አስራ አምስት ሄዳችሁ ሀያ ሁለት ለመመለስ ያለው ፓኬጅ ላይ ነው እናንተ የምትደርሱት።
okay፣ እዛ ላይ ነው የምመዘገብ።
እም?
ስለዚህ ስም ምንድን ነው ማ- ማን የሚጠበቅብኝ? ፓስፖርት እና ምንድን ነው?
okay ፓስፖርት ለአንድ አመት valid የሆነ ፓስፖርት፣ bank statement፣ የስድስት ወር transaction አሪፍ የሆነ final deposit ኡ አራት መቶ ሺህ እና ከዛ በላይ እ፣ ከዛ ውጭ business license ካላችሁ business license business license ወይም የንግድ ፍቃድ ካላችሁ አይ የንግድ እነሱ እነሱ ነገሮች እናንተ አታሟላቸውም። እሺ የባንክ statement እሺ ፍቃድ ችግር የለውም።
አናሟላም። ከእናንተ ነው